ስጋዋን አንስቶ በማርያም አደረ ሳሎን በነቢያት ቀድሞ ያናገረ ቃሉን በነቢያት ቀድሞ ያናገረ ቀድሞ ያናገረ ቃል በቃሉ ተናገራት ቃል በቃሉ ተናገራት ማርያምን አከበራት እግዚአብሔር መረጣት ቃል ተናገራት ፍጥረታት በሙሉ ያመሰግኑሻል የሕይወታችን ድንግል ናት ይሉሻል የሕይወታችን በር ድንግል ናት ይሉሻል ድንግል ናት ይሉሻል ቃል በቃሉ ተናገራት ቃል በቃሉ ተናገራት ማርያምን አከበራት እግዚአብሔር መረጣት ቃል ተናገራት እግዚአብሔር አምላከ አንድያ ልጁን ያንተ ስጋ ለብሶ እኛን እንዲያድነን ያንተን ስጋ ለብሶ እኛን እንዲያድነን እኛን እንዲያድነን ቃል በቃሉ ተናገራት ቃል በቃሉ ተናገራት ማርያም አከበራት እግዚአብሔር መረጣት ቃል ተናገራት ድንግል ሰገዱልሽ መላእክት በራማ ዳንቴ ላይ ስላለ የመላእክት ግርማ ባንቺ ላይ ስላለ የመላእክት ግርማ የመላእክት ግርማ ቃል በቃሉ ተናገራት ቃል በቃሉ ተናገራት ማርያም አከበራት እግዚአብሔር መረጣት ቃል ተናገራት ዓለሙን ያዳነ ያንቺ ስጋ ለብሶ ዘላለም ኗሪ ነው በሰማያት ነግሶ ዘላለም ኗሪ ነው በሰማያት ነግሶ በሰማያት ነግሶ ቃል በቃሉ ተናገራት ቃል ቃሉ ተናገራት ማርያምን አከበራት እግዚአብሔር መረጣት ቃል ተናገራት